ቶwnሺፕ ከወጣ ሄሎ እንዴት ነሽ?
እሰማለን።
አለን ቁጥር ይዤ ነበር በእናትሽ። ትላንትም ቸርትንና ዛሬም ቸ- ቸር ነው። አሁን ደወለልኝ። ጠዋት እኮ ነግሬው ነበር እዛ ሙያ እንደሆነ ደወለልኝ።
ኦኬ ምንድን ነው የሚሻለው? ጠዋችን ነው ያናገር ላ- ፓስታ ነው እ? አዎ ፓስታ ነው?
እሱም አለ ሌላም አለ ሌላም አለ
ሌላ ምን አለ? በሀያ ዜሮ ሽንኩርት፣ ፓስታ ነው።
ድንች፣ ቲማቲም፣ ጥቅል ጎመን፣ በሀያ- እ፣ በሀያ ያዘዙት ምግብ ካሮት አልተረከቡም?
ሁሉም እ?
በሀያ አዎ ከትላንት በሀያና ወዲያም በአንድ።
እ፣ ቸርቸር ነኝ አለኝ። ዛሬም እንዲሁ አሁን ይለኛል። ጠዋት ደውሎ ሙዚቃ ሰፈር ብዬ ነግሬው ነበረ።
ሽንኩርት፣ በቆሎ፣ በእናትሽ ቲማቲም፣ ንገሪልኝ።
ድንች፣ ካሮት፣ ጥቅል ጎመን፣ አቮካዶ፣ ፓስታ አዎ ዘጠኝ product የት እንደደረሰ አላሳወቀውትም።
አሁን ቸርቸር ነኝ ብሎ እኮ አሁን እኮ ብሎልኝ ነው። እንዲሁም ጠዋት የሚመጣ መስሎኝ ነበር።
እኮ ስለዚህ ጠዋት ደውሎ እኮ የት ገ- የት ነው ያሉት?
እኔ ያለሁት ለቡ ሙዚቃ ሰፈር ነው። ጠዋት ደውሎ ነገርኩት ያለሁበትን ለቡ ሙዚቃ ነው ብዬ ነገርኩት። እናንተ ጋም ደውዬ አሳውቂያቸዋለሁ።
እሺ ቆይ አንዴ ልደውል።